አሁን የምንዘምርላችሁ ወራጆች በሰላም የሚለውን መዝሙር ነው። ለመዘመር አንድ፣ ሁለት፣ ሶስት ወላጆች በሰላም እንኳን ደህና እንኳን ደህና መጣችሁ። ሰላም እንኳን ደህና እንኳን ደህና መጣችሁ ልትሰሙ መልካም ዜና መልካም ዜና ወላጆች ከመጣችሁ ጥሪያችን አክብራችሁ ፈጣሪ አክብርልን ብለናል ልጆቻችሁ ብለናል ልጆቻችሁ ደስ ብሎኛል ደስ ይበላችሁ ደስ ብሎኛል ደስ ይበላችሁ የኬክ ስሪ ተማሪዎች እዚህ መጣንላችሁ ደዋሌን ለብሼ ባበባ ሸብርቄ ደዋሌን ለብሼ ባበባ ሸብርቄ በመምህሮቼ ሀንያው ተመርቄ በመምህሮቼ ሀንያው ተመርቄ ደስ የሚል ቀን ነው ደስ የሚል ደስ የሚል ቀን ነው ደስ የሚል አንድ ሁለት ብለን ጉዞ ጀመረን የነጋችንን እያሰመረን ቆየን ስንቀስም የውቀገበታ ቃል እንገባለን ልንበረታ ቃል እንገባለን ልንበረታ ሰውዬ ከምወርድ እንነፋረቅ አባ ደስ ይበልህ እማ ደስ ይበልሽ በሞላው ቤተሰብ ደስ ደስ ይበላችሁ አጠደ ህፃናት ተመረኩላችሁ አጠደ ህፃናት ተመረኩ